አሎ hello፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
hello፣ hello hello አሎ
hello።
አሎ አቤት፣ ከችፕችፕ ነበር የምደውሉት።
ምን አልሽኝ?
ከችፕችፕ ነበር የምደውሉት።
እሺ
ችፕን እንዴት አገኙት? ምን መስተካከል አለበት የሚለውን ስለ service ኣችን ለማወቅ ነበር የደወልኩት።
እ፣ አይ ጥሩ ነው። እስካሁን ድረስ መስተንግዷችሁ አቅርቦቱም አሪፍ ነው። በዚህ ምን መስተካከል አለበት? ያልተመቸውት ነገር አይ እሱ ምንም የለም። ሁሉ ነገር አሪፍ ሁሉም ነገር አሪፍ ነው።
አሪፍ ነው፣ አሪፍ በዚሁ ቀጥሉበት።
OK፣ እሺ፣ እሺ። thank you። ይጠቀሙሽ። እናመሰግናለን።
እሺ እኔም አመሰግናለሁ።
እሺ።